hello ጤና ይስጥልኝ ጠብታ ምናምን እንትን ፈልጌ ነበር። ወንድማችን አርፎብን እዚህ ሀረር ነው ያለው።
የት?
ሀረር ሀረር
አዎ፣ ወደ መቀሌ ለመውሰድ ፈልገን ነበር።
ወደ መገናኛ መቀሌ መቀሌ ከሀረር ሀረር ማለት አዲስ አበባ አሀ፣
ድ- ድሬዳዋ በላይ ያለችው ከተማ እ?
ከድሬዳዋ በላይ ያለችው ከተማ ሀረር ከድሬዳዋ በላይ ያለችው ከተማ ሀረር ሀረር እሺ ከዛም ወደ መቀሌ ወደ መቀሌ እሺ አንዴ ጠይቄ check አድርጌ መልሼ ልደውልልህ እሺ እሺ አንዴ የደወልክበትን ስልክ ንገረኝ ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት ዜሮ ዜሮ ሰማንያ ሶስት ሰማንያ ዜሮ ዜሮ እሺ አመሰግናለሁ